አንድ ነጥብ ሰባት
ሄሎ ሄሎ ሄሎ፣ ወይ አብዱ ሰላም ነህ አይደል?
አ
ወይ ሬስቶራንት ደርሰሃል? አይ እ እ ሬስቶራንት ነው ወይ ያለኸው?
ራኔ አለ ሄሎ ወይ ኦርደር አልደረሰልኝም ብለህ ነበረ።
አ አብ- አ ይሄ ነበር አንደኛው ደርሷል፣ አንደኛው ይቀራል። ሁለት ምግብ ነው የታዘዙ።
ግን ምግብ አል- አልመጣም የለም እያሉ ነው ምግብ ቤት እና አሰውላል። እሺ አባ
ምግብ ቤት ያለ አልመጣም እያሉ ነው አንተ ሬስቶራንት አይደለህም ያለኸው አይደለ?
ነው። እዛ ነው ያሉት። ማን ነው ያለሽ?
አይ ስደውልላቸው driver አልመጣም ነው ያልኩት።
ምን ጋር ደወልሽ? ስሙን ንገሪ።
ስሙንማ አላውቅም፣ ሴት ናት ያናገረችኝ። አባይ ፊሽ ስደውል ሴት ናት ያናገረችኝ።
አሁን ውስጥ ነኝ ያሉት።
እሺ ከአምስት አንደኛው አልደረሰም። እ አምስት ደቂቃ ሁለት ሶስት ደቂቃ ብቻ ተ- ደውልልኝ ከተመለሰ
እሺ እሺ ካልፈጸምክ እሺ እሺ